ጤና ይስጥልኝ። ከ BGI ኢትዮጵያ ነበር ምደውለው።
አቤት
ከ BGI ከ BGI ኢትዮጵያ ነበር ምደውለው።
አቤት እሺ
እሺ TIN number ኦትን አንዴ ነግሮኛል። እየመዘገብኩሎት ነበር ቀደም አስገቤሎታል።
እሺ ዜሮ ዜሮ
ዜሮ ዜሮ ሰማንያ አራት
ሰማንያ አራት ሰላሳ ሁለት
ሰላሳ ሁለት ሰላሳ አራት
ሰላሳ ሁለት ሰላሳ አራት ስልሳ
ሰላሳ አራት ስልሳ እሺ አ እሺ፣ ደንበኞችን እናመሰግናለን።
እሺ እሺ እሺ